hello ጤና ይስጥልን። ከቢጃ የጥሪ ማዕከል ነበር የምንደውለው።
አቤት አቤት። እሺ።
ተቋረጠ።
አዎ ተቋረጠ። እንትኑን PIN number ኡን ልነግርሽ እኮ ነው። ከ- እሺ ንገሩኝ።
ዳይመንድ ሆቴል ነው የምደውልልሽ።
እሺ እሺ PIN number ኡ በአንድ ወረዳ እሺ
ናት። በጣም ይቅርታ።
ችግር የለውም።
ይቅርታ ቆይ አንዴ ልደውልልሽ እኔ። ቆይ ይቅርታ።
እሺ ደንበኛችን